ሰላም ጤና ይስጥልን። YouTube እንዴት ነው የወሰድሽ?
እግዚአብሔር ይመስገን ደህና ዋሉ።
እግዚአብሔር ይመስገን። እ የማስታወቂያ ለማሰራት ፈልጌ ነበረ በእናንተ እንትን ላይ እና እንዴት እንደሆነ ለማወቅ ፈልጌ መረጃ ለመጠየቅ ነው።
እሺ የድርጅቱ ስም ማን ይባላል?
የእንትን እኔ sales ነኝ እና ያው በድርጅቱ ሳይሆን እኔ በራሴ ነው የማሰራው።
እሺ ለ marketing ባለሙያ እንዳስተላልፍልሽ ያን ስም ስጪ።
እሺ ንግስተ ማርያም ፈጠነ።
ስልክ ሊያዝ ንግስተ
እሺ ዜሮ ዘጠኝ ሰባ ሰባት ዘጠኝ ሰባ ሰባት ሰባ አራት
አራት ሰባ አራት ሰባ ስድስት ሰባ ስድስት
ድርጅቱ ምን ላይ ነው እንትን ማስታወቂያ እንዲሰራልሽ የፈለግሽው?
real estate ላይ real estate ነው።
እ
እሺ ማስታወቂያ ባለ- ማስታወቂያ ባለሙያ ትደውላለች። እናመሰግናለን። ንግስት እሺ እሺ እሺ መልካም ቀን።
እሺ